hello ጤና ይስጥልን Best Bet
ሰላም ነው እግዚአብሔር ይመስገን withdraw አድርጌ approve ታደርግልኝ ነበር።
እሺ በዚህ ቁጥር ነው በዚህ ቁጥር ነው።
አንድ አምስት መጣ ይጠብቀኝ check ላድርግልህ ዛሬ ነው አይደል አዎ አዎ
ስንት ብር ነበር ሰላሳ
እሺ የቴሌ ብር ቁጥርህን አንዴ ትነግረኛለህ በድጋሚ አሁን የደውል ዜሮ ዘጠኝ አስራ አንድ እሺ ሰባ ሶስት አርባ አራት ሰባ ሰባት
እሺ confirm አድርጌልሃለሁ ገብቶልሃል እሺ አሁን check አድርገው እሺ አዎ ገብቷለሁ እሺ መልካም ምሽት ስለደወልክ እናመሰግናለን